ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ጎሽ ጫማ አቤት።
ከ ArifPay ነበር የምደውልዎት።
እሺ
በ POS machine ኡ ዙሪያ ላዋራዎት ፈልጌ ነው። POS machine ኦትን ላለፉት ተከታታይ ጊዜ እየተጠቀሙት አይደለም እና በዛ ዙሪያ ያጋጠሙት ችግር ካለ ለመጠየቅ ነበር።
አ ለጊዜው ስራ አልገባንም ነበር። የሆነ ችግር ገጥሞ
ሰሞኑን አዎ።
እንዲሁም ዙሪያ ያጋጠሙት ችግር የለም።
አይ ችግር የለም። አዎ።
እሺ ማንኛውም ችግር ካጋጠሙት በማንኛውም ጊዜ ዘጠና ሶስት ዘጠና አምስት ላይ መደወል ይችላሉ።
እሺ እሺ እናመሰግናለን። መልካም ቀን።
እሺ